ሄሎ ሰላም ጤና ይስጥልን ቤተሰብ ሄሎ ሄሎ ሄሎ ጤና ይስጥልን አብሮ ይስጥልን። ሰላም ነው አለን አለን ሰላም ነው አለን። እንትን እ፣ የኳሱን ቤት ቤት የእናንተ እንትን ነኝ እና ቨርቹዋሉ አለኝ ከእናንተ ጋር የሰራው ነው እና እሺ አሁን ደግሞ የኳሱን እ፣ ለማስተካከል እንትን ብዬ ነበር ጠዋት ዲፖዚት አስገብቼ አድርገ ነበር።
ነበር አዎ
ኦኬ፣ እሺ እነሱ ፋይናንሶች አሁን እ፣ ቼክ አድርገው ለእኛ ሲነግሩ ነው የሚከፈተው የ- ማ- የማን ሱቅ ነው እ፣ ደረሰ
ደረሰ የት ነው ሐዋሳ
እሺ ነገ ፋይናንሶች ሲገቡ ከፈት ካሉ ከፈትልሃል እሺ ጠዋት okay። ጠዋት ነበረ እንትን ያልኩት systemኡን እስካስተካከል እ፣ ነው ያመሸሁት እና okay እስ- እስካሁን እንትን አላሉም። እሱን check እሺ አንድ ታደርጊልኛለሽ?
ይጠብቀኝ እሺ እሺ
ሄሎ ሄሎ ደረሰ እስኪ አቤት አ- ቴሌግራም ላይ አዋራቸውና ነገ ጠዋት እነሱ okay።
ናቸው ለእኛ የሚያስተላልፉትና አላስተላለፍም።
አዎ okay እሺ እሺ መልካም ምሽት እሺ